ከትናንት ወዲያ መጥቶ ላፍቶ ወኪም ለነፋስ አልቻለም። መጣ ባለሙያው እ ባለሙያው መጣና በቃ ኦክሲጂን ነው ማን ነው ምናምን ስራበት አለኝና ሄደ። እሱ ሲሄድ ደግሞ መልሶ ያው ነው የሚሆነው። ምንድን ነው መፍትሄው? ቢጫ ገባ እ መስመር ላይ ያሉ ይሰማውታል።
አዎ
እሺ ደውሎ አስመዝግበው ነው አይደል የመጣው?
አስግድ መጣ። ለምን ወደ መምጣቱ ደቃ አባታ ሆነ ከሀሳሰናቱ መምጣቱ ምን ግን በግራፍ ብቻ ባክ እ
ይሰማል ደምኛል።
ይሰማል ይሰማል።
ቤቶች ስም ምንድን ነው የሚባለው?
ታሪም ታሪም ካ
ተመዝግቦ ብሎ ገና ፍልም እ ሄሎ መሲ ሄሎ ሄሎ እ እ እ ሄሎ ሄሎ አረ አየር ወንዳ ሄሎ በቃ ሂድ